ሰላም ጤና ይስጥልኝ። ቤስትሬ
አብሮ ይስጥልን። እንትን ነበረ የሆነ ነበረ?
ቲኬት እስካን አላረግ ብሎ ነበረ።
የት?
ካሸር ካሸር ኮዱሉን ጋርስ
እሺ ቆይ አንዴ። ኬት ነው ግን ይቅርታው?
ከመቂ
መቂ አዎ የት የት ሾፕ ነው? ዳዊት እሺ ነው?
እ ዳዊት መቂ ነው?
አዎ አዎ Best Bet
ቆይ አንዴ ጠብቀኝ።
እሺ cashier code ኡን ነው የምትነግረኝ?
አዎ
እሺ
አስራ ሶስት እሺ
ሰላሳ ስድስት እሺ
ሀምሳ አምስት እሺ
ሀምሳ ሰባት
እሺ ጠብቀኝ። እም፣ lost ነው።
lost ነው አምስት- አዎ አምስት lost አለው።
አምስት lost አዎ
እሺ ሌላ እሺ እሺ ሌላ እሺ አ- አስራ ሶስት እሺ ሰላሳ ስድስት እሺ ሀምሳ አራት እሺ ሰማንያ
እ፣ lost ነው። ይሄም ሰባት lost አለው።
ሰባት lost ኡ ኧረ ሬት እሺ ሌላ እሺ
እንዳለ lost ነው እሺ እሺ አስራ ሶስት እሺ
አስራ ሶስት ሰላሳ አንድ እሺ
አርባ ሰባት እሺ ዘጠና አራት
እም፣ ይሄም lost ነው። ብዙ lost ነው ያለው።
ይሄ ብዙ lost ነው ያለው ዘጠኝ lost አለው።
እሺ አስራ ሶስት እሺ
ሰላሳ ስድስት እሺ ሀምሳ ሰባት እሺ
ሰማንያ
ይሄም ሁለት lost አለው።
ስንት lost አለው ሁለት lost አለው። ከዛ እ።
ደግሞ ቆይ አንዴ
እ፣
ገና ያልተካሄደ ጨዋታም አለው ግን ወድቋል። ዞሮ ዞሮ ሁለት lost በቃ አለው።
ወድቋል ሁለት lost ካለ ወድቋል አዎ
እሺ አሁንም አንድ አለ እሺ
ይሄን አንብብ ይሄን አንብብ ነገር ቶሎ በል ከስር ያለው አስራ ሶስት እሺ አርባ ስድስት እሺ
ሰባ ሁለት ሰባ ስድስት
ይሄ ደግሞ ገና ዛሬ የሚካሄድ ጨዋታ አንድ ጨዋታ አለው እና እ።
አንድ ሎስት አንድ ሎስት እና